ጉዳፍታኑ ካፒታል ስፋ ዙፋን ስኪንግ ሀመት ቲክሊት
ሞሮኮ ፈልጌ ነበረ። ኖርማል ለመቼ ነበር የኔ መቤት?
አሁን አስራ አንድ ሰዓት ላይ ደርሳለሁ።
አስራ አንድ ሰዓት ላይ ቦታ የለንም። ስንት ሰዓት ላይ እንደሚኖር ቼክ ላድርግልዎት። አንዴ ጠብቁ። ይቅርታ አንድ ሰው ነው።
አዎ
አንድ ሰዓት ተኩል ላይ
ማታ አንድ ሰዓት ተኩል አዎ ከዛ በፊት አይኖርም።
አዎ maybe cancellation ካለ ረ- አሳውቆታለሁ፣ ግን የለም
okay እሺ፣ አሳውቂኝ ካለ ለያዝሎት የአስራ- የአንድ ተኩሉን አይደል?
no cancellation ካለ ከዛ በፊት ይሻላል። እሺ እሺ፣ ስልኮትን ይስጡኝ።
ዜሮ ዘጠኝ ሰላሳ ስምንት እሺ ሰላሳ ዘጠኝ እሺ ሰላሳ ሶስት ሰማንያ እሺ የኔ መቤት እሺ